ወይስ አንገት ተታዋጣቻለህ?
ሄሎ ሄሎ
እንትን ሜሞሪ ፉል አስገብተን ነበረ አልደረስልንም። ዮሴፍ አጥፋው እሺ፣ ሰላም ነው ጋሽ፣ እንዴት ነው?
እ ሰላም ነው
አለ አለ እንትን እንትኑ ንገረሽ የማሽን ቁጥሯን ሰባ ሰባት ሰባ አራት
እሺ፣ ሰባ ሰባት
አራት ሶስት ዜሮ እ
ሰባ ሰባት አራት እሺ፣ spelling ኡስ
እ spelling ኡስ P L A
PMA ነው
P L A L A ሶስት ዜሮ ሰባ ሰባት አራት ሁለት ወረቀት የምታቀልለው ናት፣ አንድ ወረቀት ናት የእሱ?
እ እ የትኛዋ ናት የማሽን ቁጥር? spelling ኡን በደንብ ይንገሩኝ።
ፒ ፒ
ፒ ያርልኝ L ሳትሆን M ናት አይደለ?
L L L A
ከፍለዋል ክፍያ የ memory አዎ አራት ሺህ ብር ከፍያለሁ።
እሺ PLA የገባው ደግሞ በሰባት አስራ ዘጠኝ ሀያ አራት ነው።
እሺ check አድርጌ ላሳውቅ
እሺ እሺ ሶስት ዜሮ ሰባ ሰባት አርባ አራት አዎ እሺ